ያስጥልን።
ሄሎ ጤና ይስጥልን።
ጤና ይስጥልን።
ሄሎ
ጤና ይስጥልን።
የእሱ ውሃ ይነግሩኛል ስልካቸውን።
ጤና ይስጥልን።
አይሰማም።
ርቋል ድምፆት እመቤት። አሁን ነው የገባው ኮኔክሽን።
የየሱ ውሃ ስልክ ቁጥር ይሰጡኛል?
እሺ የያዙ ዜሮ አስራ አንድ ሶስት
ሞባይል የላቸው ወይ አጭር ቁጥር ሰማንያ ሰባት
አይሰማም። እቤት
ዜሮ ሁለት ሰላሳ ስድስት ስንት አሉኝ? ዜሮ አስራ አንድ ሶስት ሰላሳ ስድስት
ከእንደገና ይንገሩኝ።
ዜሮ አስራ አንድ ሶስት እ
ሰማንያ ሰባት እ ዜሮ ሁለት ሰላሳ ስድስት ሌላ የላቸው
ሌላ የላቸውም። ይሄን ነው ያላቸው።
ሞባይል የለም
ምን አሉኝ? እመቤት ሞባይል የለም ወይ
እሺ ካላቸው ነው የለውም